የገ ዘርና ነባር በግዕዝ የአገባብ ቃል ህገ እንደ ካዕብ ዘርና ነባር፣ መልጉ ቻይ፣ ሜደርጉ ወረንጦ፣ ቁንጥያጉ አሮጌ ውሻ፣ ከሰጉ ሰራዊት ሳልስ ዘርና ነባር፣ ሙጊ የሴት ስም፣ አፍረንጊ የሀገር ስም፣ የጊ ጎራጅ፣ ዮጊ ወይ አሁን እንግዲህ፣ ዮጊ ዳግመኛ ያን ጊዜ፣ ዮጊ እስኪ እንዲሆን ገአርጊ የሰው ስም ጻድቅ፣ ጊዮርጊ ከፊለ ስም፣ ራብዕ ዘርና ነባር፣ ቴሮጋ እርጎ፣ ቴሮጋ የሀገር ስም፣ ንትጋ ጎደሎ፣ አሪጋ ሰሳ፣ አርጋ አሪጋ ጅራተ ቀጭን፣ አርጋ ጉጉት፣ እንጋ እንዴት ምንኛ፣ እንጋ እስኪ ወይ፣ እንጋ ይሆን እንኪያ፣ እንጋ በውኑ አለን፣ እንግልጋ ዱለት፣ ዋልጋ ዋልጌ ቀበሮ ዜጋ ጥገኛ ደሃ ዜጋ ጉጋ ቁንጫ ጉጋ የሌት ወፍ ጋጋ ዛንጀር እግር ብረት ጓ እኮን ስንኳ መንቆር ሐምስ ዘርና ነባር ሃርጌ ወይፈን ሃርጌ ጊደር ሃጌ በዓለ እግዚአብሔር ወቦ ዘይብሉ ነቢየ ጽድቅ ሱራጌ መረቅ፣ ሱፋጌ የስጋ ገበታ፣ ቀርነነጌ የዝሆን ጥርስ፣ ቁንስጣጌ ሰፍነግ፣ ነጌ ኖጌ ዝሆን፣ ኑታጌ መጉደል፣ አጌ ጥጥ፣ አጶርጌ መስዋዕት፣ ዝንጓጌ ሽሙጥ፣ ጽጌ አበባ፣ ፉጌ የሰው ስም፣ ፋጌ የሰው ስም፣ ሳድስ ዘርና ነባር፣ ሀረግ ሀረግ አረግ ህግ ስርዓት ህግ ህግ ጠባይ ህዳግ ጫፍ ህዳግ ፍቺ መለቀቅ መንሰግ መቆለፊያ መንደልቶ ጹግ የጭራሮ መብራት ማዕርግ መንደልቶ ጹግ የጭራሮ መብራት ማዕርግ ማዕረግ ማዕርግ መሰላል መውጫ ሙዳየ ኤረግ የሰይፍ አፎት ማጎግ አህዛብ ምስሃግ የብርድ ቤት ምስሃግ የገለባ ቤት ምስሃግ መጠጊያ ሳር ምስሃግ የሐዘን ልብስ ሰሌን ምረግ ምርግት ምረግ ምርግት ምንጋግ ጥግታ ምዕራግ መውጫ መሰላል ምዕራግ የመድረግ ጫፍ መጨረሻው ሰርጉ ጌጥ ሽልማት ሰንጎጉ መወርወሪያ ሰንጎጉ የመጋረጃ ቁልፍ ሰግላግ አረንጓዴ ሰፍነግ ውሃ መጣጭ ሰፍነግ የባህር አረንጓዴ ሰፍነግ ያዞ ከል ሴሩግ ታንኳ ስሩግ መሲህ የተቀባ ስሩግ የአገር ስም በግቢግ የአገር ስም ብርሃን ተህግ ተርዶ ታግ ኃጢአት ቴዎግ አህዛብ ትንፋግ ትንታግ ትንፋግ ወረዘት አስራግ ፈሳሽ አንጉግ ኤሊ አንጓጉ አርጃኖ አእኑግ ጉትቻ አንጉግ አርጃኖ አእኑግ ጉትቻ አድግ አድግ አህያ አይግ የቆመ ውሃ ኩሬ አጋግ የሰው ስም የአሕዛብ ንጉሥ ኢትጸጎግ አትክላ ኤረግ ሰይፍ ኤረግ ወጥመድ ኤረግ ቀፎ ኤራግ ጥግታ ኦግ ንጉሥ አሕዛብ ወግ ወግ ስርዓት ታሪክ ህግ ዘውግ ወገን መመሳሰል ደርግ አብሮ ደግደግ ፍርፋሪ ደግዲግ ምስራቅ ማለዳ ደግዲግ የንጋት ብርሃን ዲባግ ግምጃ ድለግ መመከት ድላግ ዝብብት ድንጋግ ወሰን ድግዱግ የከሳ ድግድግ አውራ ዶሮ ጋግ መንቆር ጥግ ጎግ አህዛብ ጸዋግ ክፉ ጸጎግ ሜዳ ሸንጎ ጥጋጥግ ጹግ ክፋት ቂም ጼግ የጭራሮ መብራት ፈለግ ወንዝ ፍሉግ ስንዴ የተበጀ ፍሉግ ፍልፍል ክፍት ሳብዕ ዘርና ነባር መዝጎ መንጠቂያ ቴጎ ድግር አብድናጎ የሰው ስም አደጎ ቆላ ጽጎ አደባባይ ጽጎ ምርኩዝ